Hello hello ሚኪ አይሰማም ይሰማል ይሰማል እንትን ነበር ወሎ ላይ ቅርንጫፍ አለ እንዴ agent አለ ምን
agent ወሎ ላይ agent ኦች አሉ
ወሎ ወሎ ላይ አሁን ላይ የለም
ወሎ ላይ የለማ አዎ እሺ አማራ ክልል ሴት የለም agent ኦች አሉት ደ- ደብረ ብርሃን ብቻ
ደብረ ብርሃን እንጂ ሌላ ቦታ የለማ ሌላ ቦታ የለም አዎ።
okay እሺ እሺ ማን ልበል ግን
አይ እንትን እኮ ነኝ ኤርሚ ነኝ ከቢሮ ነው የምደውለው ኦ ኦ፣ okay አዲስ ስልክ ነው እንዴ አንድ አዎ አንድ customer ደውሎ እሺ እሺ እሺ።
ወሎ ላይ ነኝ ምናምን አለ።
okay አይ፣ agent የለም እዛ እዚህ መጥተው ነው እንትን የሚሉት።